ሄሎ ጤና ይስጥልን ቤስት ቤት ሄሎ ሄሎ አዎ ሄሎ ጤና ይስጥልን ቤስት ቤት አዎ ሁለት ሁለት ጨዋታ አስስኩን ምን አርሰናል እና እንትን ነው ሁለቱም አንድ ሺ አንድ ሺ ብለህ አስይዜ አንዲት አንድን አሸነፉን አንድን ደግሞ እና አይመለስም ብሬ
ም- አንድ ጌም ነው የወጣብክ አዎ የወደቀብክ አዎ አንድ ሺ ካሸርኮዷን ትነግረኛለህ ቼክ ላርግልክ አንቺ ቻካርክል ንገረኝ cashier ኮዱን እ ኮዱ cashier ኮዱን ንገረኝ አዎ ኮዱን
ኮዱ
cashier ኮዱን እሺ እንደዚህ እንደዚህ ቆይ እ
cashier ኮዱ የሚል የለም ቆይ አንዴ አንዴ cashier ኮድ ወይ ኮድ ወይ ብዙ ከታች cashier ኮድ የሚል አለ ወይ ደግሞ ፈልገውና cashier ኮድ የሚል አለ አዎ ከዛ ደውልልኝ ድጋሚ check አረግልሃለሁ ፈልገው እሺ።
ከሚቆጥርብክ እሺ እሺ እሺ ደውለህ እናመሰግናለን